હેલો હેલો
હવે
હેલો હવે ሰማኝ የለሳን ወልደ ሚካኤል አዎ እሺ አሁን አጣርቼ ደውላለሁ ብዬ ነበር እሺ
እ ሊስቱ ላይ አለ አሸንፈዋል እህ እ ግን አሁን መውሰድ እ እርግጠኛ አይደለንም
ኦኬ አምባሳደር ከስተመሮቻችን እያጉላላ ስለሆነ አንዴ እየሰረዙ አንዴ ደግሞ በገ- በግማሽ በከፊል እያደረጉ እያነጋገርናቸው ነው እና እ እስቲ አሁን መልሼ እደውላለሁ እርግጠኛ ስንሆን እሺ አይ እዛ ላይ ሁለት ቀን ስለሚል ለዛ ነው አዎ አዎ ስለዚህ ችግር የለውም ችግር የለውም አዎ እንደውላለን እ ከተሰረዝም CPO ን መልሳለን okay እሺ thank you እሺ